ጤና ሰላም ጤና ይስጥልን። ብሽት ቤት
withdraw አድርጌ
እሺ፣
አልገባልኝም። ከ- ከእንትኑ ቀንሷል።
እሺ። ብሽት ቤት ስልክ ይሄ ነው
ዜሮ ዘጠኝ ይሄ ነው የደወልክበት ነው።
አይደለም፣ አይደለም፣ ሌላ ነው።
እሺ፣ ዘጠኝ እ፣ ዜሮ
እሺ፣
ሰባ ሁለት እ
ሰባ ሁለት እሺ፣ ሀምሳ ሁለት አርባ አንድ እሺ፣ አርባ አንድ
ሰባ አንድ መጨረሻ።
አርባ አንድ
እሺ፣ ዜሮ ዘጠኝ ስንት ቤት ነው
ዜሮ ሶስት እ
ዜሮ ዘጠኝ ዜሮ ሶስት
ዜሮ ሶስት አዎ፣
እሺ፣ ዜሮ ሶስት ሰባ ሁለት ሀምሳ ሁለት አርባ አንድ ነው።
አዎ፣ አዎ።
እሺ፣
እሺ፣ ሁለት ጊዜ ነው። እሺ፣ ይባል።
አንድ ይላል። ስንት ስንት ብር ነው?
አንድ አንድ ሺህ ብር
መቼ ነው አባ?
እ፣ ማታ ማታ
ሁለት አንድ አንድ ሺህ ብር ነው አይደለ?
አዎ፣ አዎ።
fail አድርጓል እኮ ወይ ወደ bet bet account ነው የተመለሰው ወይ ደግሞ የሌለህን ብር ነው የጠየቀው ማለት ነው።
እ፣ እሺ፣ አሁን ደግሞ withdraw አያደርግም ምን እንደሆነ እኔ በምንድን ነው የሞከርከው?
አሁን withdraw አድርጋለሁ ብዬ አ- አይሄድም።
እኮ withdraw ስንት ብር ነው የጠየቀው?
አሁን አምስት መቶ አምስት መቶ ብር እ፣ በምንድን ነው የጠየቀው? በ voucher ነው ወይስ
እ፣ በ voucher ነው የሞከርከው?
በ account ኤ ላይ እኮ ወደ ቴሌ ብር ነው ወደ CBE ነው የሞከርከው?
ወ- ወደ ንግድ ባንክ በምን በሳንቲም ነው በቻፓ?
በምን በቻፓ ነው በሳንቲም ፔ ነው? withdraw ስታደርግ ከላይ ቻፓ የሚል አለ አይደለ? ቻፓና ሳንቲም የሚል
እሱን የትኛውን ነው የመረጥከው? አንደኛውን ሁለተኛውን?
ሁለተኛ ነው።
ሁለተኛ በሳንቲም በሳንቲም ሲቪ ላይ አይሰራም። እሺ እንትን ነው እ፣ በቴሌ ብር ነው የሚሰራው።
ነው በቻፓ ሞክረው። አዎ
እሺ፣ እሺ።
እሺ በ- በአንደኛ ላይ ነው።
አዎ አዎ።
እሺ፣ እሺ።
እሺ አመሰግናለሁ።
መልካም